ከችብችብ እንደውልልዎ እሺ personal order አድርገው ነበረ።
ምን
hello ምን አልሽ?
personal order ነበሩት አይደለ?
አዎ አዎ አዎ እና አልመጣልዎትም ነበር። አሁን ተመላሽ ልናደርግልዎት ነበረ ብሩን።
እሺ ቴሌ ብር account ዎ ስሙ ማን ነው የሚለው?
እ ቁጥሩን ልንገርሽ በስልክ ቁጥር አይሆንም ፍሬት ነው የሚለው አሁን እዚህ የተሰጠኝ ስልክ ቁጥር አሁን የደወሉት ነው ዜሮ ዘጠኝ ሀያ ሰባት አርባ ሶስት አርባ አምስት ሰባ ሶስት አዎ ግን ፍሬ ህይወት አይደለው ማን ነው የሚለው ስሙ አዳሪ ሊነግደኝ አደሬ አይደለ አዎ በቃ እሱን check ማድረግ ነው አሁን ተመላሽ እናደርግልዎታለን እሺ እሺ መልካም እሺ